ሁለት መቶ ሀምሳ አምስት ጤና ይስጥልኝ ቤት
ሰላም እግዚአብሔር ይመስገን። ምን ልርዳ?
ቤት bet ቆርጬ ነበርና ብር ተቀንሶብኝ
ተቀንሶብኝ።
አዎ፣ ሁለት ጨዋታ crash ሆኖ ነበር።
እሺ እስቲ ንገረኝ። ትኬትህን cashier code ህን።
cashier code
አዎ
በ- ማለት ብዙ እኮ ነው ቁጥሩ። እንዴት ብዬ ልንገርሽ?
cashier code ነው ያልኩህ። አባ ትኬት አደ- አለህ አይደለ? ትኬቱ ስር ከታች አዎ።
cashier code አለ። ሰባት ወይ digit ወይም ስምንት digit ማለት ነው። ከታች አስራ ሶስት ምናምን ብሎ የሚጀምር የለም ከጨዋታዎቹ ስር።
እሺ ቆይ አይችልም።
እሺ
ቆይ አውጥቼ ልንገርሽ።
ችግር የለውም። ሸውጠና ደውልልኝ መልስ እሺ